hello hello ጤና ይስጥልኝ ገብረ ይስጥልህ ሰላም ነው እግዚአብሔር ይመስገን ምን ልታዘዝ
የሄዱት በአየር መንገድ ነው አይ ተሳስተዋል
ውይ በጣም ይቅርታ ምን ነበረ
ሰማንያ አንድ ሀያ ሶስት ላይ ይደውሉና አፋላጊ አለ እዛ ላይ እ የኢትዮጵያ አየር መንገድ ብለው ይጠይቋቸው ይሰጡታል ስንት ላይ ደውል
ሰማንያ አንድ ሀያ ሶስት ሰማንያ አንድ ሀያ ሶስት አዎ እሺ እሺ አመሰግናለሁ አሜን